હેલો
ሄሎ ቴሌንቴን ቴሌን ቴሌን
እንትን ለመጠየቅ ፈልጌ ነው።
ምን አሉ ሄሎ
ምን አሉ
ዘጠኝ ሰማንያ አምስት እ?
እሺ
ምን እንዴት ነው? ምን ጌም ምናምን መጫወቻ ነው አዎ ጌም መጫወቻ ነው
እ?
ጌም መጫወቻ ነው ሶስት ዘጠኝ ሰማንያ አምስት ነጠላ ብሎ ደውሎ ሶስት ቁጥር ላይ ጌሞችን መጫወት ነው እ? እ?
ጌሞችን መጫወት ነው
የት- ምን ምን ምንድን ነው የሚያጫውተው?
ድሎ ምክርና ጥያቄ እናመልሳለን መርጠው
እሺ ከሌላስ ቴል የሚለው ነው እ? እ?
ቴስት ቴስት ኢን ቴስት
ምንድን
ቴስት የሚለው ወይ እ?
ምን አሉ
ቴስት